Hello
አቤት አቤት ሰላም ጤና ይስጥልኝ። ቴሌቪዥን
ስጥልኝ አለን ምን ልወስደው?
የምን ትኬት ነው? እዚህ ላይ ሰላሳ ቀን አለው መጫወት ካል- ካል- ካልተጫወቱ ያበቃል ምናምን ይላል ተልኮልኝ።
የቴሌቪዥን game ነው። ደንበኛ ሲሆኑ በየቀኑ ትኬት ይሰጡታል። በሚሰጡት ትኬት game ኦችን መጫወት ነው። ያው አዎ ሰላሳ ቀን ካልተጠቅ በሰላሳ ቀን ውስጥ ካልተጠቀሙበት አገልግሎት አይሰጥም። በሰጡት ትኬት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት ነው የሚላለ። ሲጫወቱ እድሉን ይሞክሩና ጥያቄና መፈለግ በገባሉት ትኬት እርሱ እድሎትን ሲሞክሩ ላፕቶፕ ስልክ ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ። እሺ መልካም እድል።